hello ጤና ይስጥልኝ ቤት ቤት ሰላም ነዎት?
እግዚአብሔር ይመስገን።
እንትን የሆነ ትኬት ተበልቶ ነበርና እሺ አንዱ አሸንፏል። ግ- ግን እንትን አላረገውም፣ ቀይም አላበራውም፣ አረንጓዴም አላረገውም።
okay ተካሂዷል ጨዋታው?
አዎ ተ- ተካሂዷል። ሶስት ለዜሮ ነው ያለቀ።
እሺ እስቲ ንገረኝ ትኬት cashier ኮድን እሺ አስራ ሶስት እሺ
ሰማንያ ሰማንያ አምስት እህ
ሰባ ስምንት ዘጠና አምስት
አስራ ሶስት ሰማንያ አምስት ሰባ ስምንት ዘጠና አምስት አዎ
ያው አሁን ታርሟል አራት መቶ ስልሳ አምስት ብር አሸንፈዋል። ይሄ ደግሞ ሰጥ ትችላለህ።
እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ።